ሄሎ Hello ጤና ይስጥልኝ።
ጤና ይስጥልኝ። ቤተሰብ ቤት
ከቤት ቤት ወደ ቴሌብር አምስት መቶ ብር ልኬ ነበረ
አ አ እና እና አልገባልኝም።
Okay፣ በዚሁ ስልክ ቁጥር ነው ቤተሰብ ቤት የምትጫወተው?
አይደለም አይደለም ሌላ አይደለም።
ነው?
አዎ እሺ፣ ደውለህ ነበር
እ ደውለህ ነበር ከዚህ በፊት?
አ- አዎ ቅድም ነው የደወልኩት በሰላሳ ስምንት ዲዩ እሺ፣ አንዴ ንገረኝ ስልክህን።
ሰላሳ ስምንት ሰላሳ ሶስት
እሺ፣
ሰላሳ ስምንት አስራ አንድ አስራ አንድ ቀና ዘጠና አዎ
ዜሮ ዘጠኝ ሰላሳ ስምንት ሰላሳ ሶስት አስራ አንድ ዘጠና አዎ
እሺ፣ አንዴ check ላድርግ።
እሺ ጠብቅ።
እሺ እጠብቃለሁ ኧረ ሳንቲም ሊዘጋ ነው።
እሺ፣ ልደውልህ እኔ
እሺ እኔ በዚህ- እኔ ልደውል። አዎ፣ በዚሁ እሺ እሺ